ሰላም ነው?
እግዚአብሔር ይመስገን።
ከዶንኪ የዶንኪ እንትን ነው የወሰድኩት።
አዎ ዶንኪ ውጤት ነው።
አዎ
ከሰሜን ጎንደር ነው የምደውልልህ።
እሺ የባርቅ ምልክ አድርጉ እና አንድ ህፃን ነበረ እና ያው ቀልጣፋ ነው፣ ንቃተ ህሊና አለው እህ።
እና እንዴት ነው ልናቀርበው የምንችል? አራት አመት ነው።
እሺ እ፣ ሙሉ ስሙና የቤተሰቦቹ ስልክ አለዎት?
አለኛ
እሺ ስሙን ይንገሩኝ። እሺ
መሰረት ዘውዱ መሰረት ዘውዱ ከፍ ያለ
መሰረት ዘውዱ።
አዎ እሺ ስንት አመቱ ነው አሉኝ? አራት አመቱ ነው ያሉ።
አዎ
እሺ